ችግር የለም ይወጣል ተራራ ጉም ችግር የለም ይወጣል ተራራ ሰውነቴ ከዚህ ልቤ ካንቺ ጋራ አይ ሰውነትሽ እንዲያው ሰውነትሽ የቆንጆ ልጅ ቤቷ ፊት ለፊት ሆኖብኝ የቆንጆ ልጅ ቤቷ ፊት ለፊት ሆኖብኝ ልክ እንደ ጉልበቴ አይኔም ደከመብኝ። አይ ሰውነትሽ እንዲያው ሰውነትሽ እኔስ አንቺን አንቺን ሸተተ ገላዬ እኔስ አንቺን አንቺን ሸተተ ገላዬ ተሰራጨሽብኝ በሁለንተናዬ አይ ሰውነትሽ እንዲያው ሰውነትሽ ምነው እኔ ምነው እኔ ምነው እኔ ምነው እኔ ምነው እኔ ቻኝ እንዳመሌ ምነው እኔ ምነው እኔ ምነው እኔ ምነው እኔ ምነው እኔ ቻኝ እንዳመሌ ገበያም አልወጣም ቀረጥ ፈራለሁ መውደዴን በልቤ ይዤው ዞራለሁ ምነው እኔ ምነው እኔ ምነው እኔ ምነው እኔ ቻይኝ እንዳመ ቻኝ እንዳመሌ ተዋት ተዋት አሉኝ ዘመዶቼ ሁሉ ተዋት ተዋት አሉ ዘመዶቼ ዘመዶቼ ሁሉ እንደኔ መቻዩት ሰውነትሽን ሁሉ አይ ሰውነትሽ እንዲያው ሰውነትሽ እስቲ እንደ ሱሬ ልፍታሽ ላገልድምሽ እስቲ እንደ ሱሬ ልፍታሽ ላገልድምሽ እንደ ተወጋ አውሬ ፍልቅ ያለው ደምሽ እየየማትበሉ እንዲያው ቅበሩኝ ሳውቀው ገብቻለ ዘመድ ሲመክረኝ አይ ሰውነቷ እንዲያው ሰውነቷ አይ ሮዛ አበባ ላይ ተኝቻለሁ አሞኝ ሮዛ አበባ ላይ ተኝቻለሁ አሞኝ በሌላም አይደለም ከአንቺ ፍቅር ይዞ ምነው እኔ ምነው እኔ አይ ምነው እኔ ቻየኝ እንዳመሌ ምነው እኔ ምነው እኔ ምነው እኔ ምነው እኔ ምነው እኔ ቻኝ እንዳመሌ ሰውነቷ አይ ሰውነቷ እንዲያው ሰውነቷ ሰውነቷ አይ ሰውነቷ እንዲያው ሰውነቷ ሰውነቷ